አለን። ሰላም ነው። እና እንትን የት አካባቢ ናችሁ? ከመገናኛ ነበር የምመጣው። already ተመዝግቤ ነበር።
ወደ ምን
ምን አልሽኝ? መገናኛ ጋር ነኝ አሁን።
እኮ እሺ፣ በ- በሴምቲ በኩል መክሲዎች አሉ።
በሴምሲ የሚያልፉ
አዎ ሰሚት ሴምት የሚገባቸው አሁን ሰሚት አፋሪ ታክሲ ጀማው
አዎ እኮ የሰሚት የት ነው የእናንተ እንትን? ቤተ ክርስቲያኑን አልፎ ነው ሳያልፍ ነው? ሄሎ ምን አልሽኝ? ይቆራረጣል።
ሀያት ነው ጆርጅ ድልድዩ ጋር
ምን ጋር
ድልድይ ድልድዩ ጋር
አዎ ድልድዩ ጋር ልውረድ እና በዚሁ side ነው ከ- በዚህ በቀኝ side ነው ከገ- መገናኛ ስመጣ ወይስ ተሻግሬ ነው?
አይደለም አይደለም፣ በዛኛው side ነው። በቤታ ተሻግሬ በቤተ ክርስቲያኑ side። ስለዚህ ድልድዩ ጋር ማለት ነው። እሺ፣ አመሰግናለሁ።